ጤና ይስጥልኝ ያክል ማለት ነው መኮም ልርጣዎች
አሁን የደውሎ የነበረ እንትና ርሲቱ ወራ ቴሌግራም ላኩት።
እሺ ማን በሚል ስም ነው የላኩልን?
አብዱ ወሊ እንትና በቴሌግራም እንትና ነው በሽር ነው።
እሺ አሪፍ የላኩበት እና የላኩልን አሁን አዎ አዎ አዎ መጀመሪያ እንትና ልክል የነበረ ቴሌብር እንደገና አቀየርኩትና በአሪፍ ፔይ transaction ኑ ላኩት።
እሺ አሁን የላኩ ደርሶናል። ተስተካክሎ እንዳለቀ እናሳውቀውታለን።
እሺ እሺ እሺ መልካም እሺ ጀምራት thank you thank you thank you ቆንጆ